ሰላም ጤና ይስጥልኝ። ነው
ደወልኩ ይላል ቅድም ደውዬ ነበር። ዘይት አንድ ነበር ብዬ እሺ እስቲን አልመጣም እና እኔ ደግሞ ከስራ እንትን እንዳለ ለወጣ አካባቢ ስለወደረና
የት አካባቢ ነው ሎኬሽኑ?
አየር ነው ሲያሳ የድራይቨሩ ስልክ ተኛለሽ ወይ የት እንደደረሰ እንጠይቀው።
ህዊ ነው ትርሶ ሲሳይ
ስልክ ቁጥሮትን ይንገሩኝ። እሺ ዜሮ ዜሮ ዘጠኝ አስራ አንድ ሀምሳ አንድ ዜሮ አራት አልኩ። አንቺ ስልክ ቁጥር ትይዥልኛለሽ?
ዘጠኝ ሰባ ሁለት እሺ ዜሮ ዘጠኝ ሰባ ሁለት
ሰላሳ አንድ ሰላሳ አንድ
አርባ አንድ ስልሳ ዘጠኝ አርባ አንድ ስልሳ ዘጠኝ
አዎ እሺ እሺ አመሰግናለሁ።